hello hello hello hello ሄሎ ሰላም ጤና ይስጥልን። አብሮት አለን። ምን ልርዳው?
አይ ጥሩ ፈልጌ ነበር።
ጥሪ
አዎ
ጥሪ ዘጠኝ ዘጠና አራት ላይ ደውሉ።
እሺ እሺ